እውነት ያምርብኛል ደግም ክፉ አብረን ይሻላል ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ አያምርሽም አትሂጂብኝ አትሂጂብኝ አይ አትሂጂብኝ አሁን ምንድነው ብልሃቱ ሰው እንዳይሄድ ከቤቱ አሁን ምንድነው ብልሃቱ ማርከሻው መድኃኒቱ አብረን እያለን ጠያቂ ካልሆነን አስተራቂ ስትሄጂ ካየኝ ዝም ብሎ ጓደኛው ነው ተብሎ ስሙ ብቻውን አይጠቅመኝ ለዚህ ለዚህ ካልሆነ ጠይቁልኛ ምክንያቷን ያጎደለው ስሜቷን ሁሉንም እያወቃችሁ ምንድነው ዝምታችሁ? ትንሽ ነገር ነው የሚከፋት እንዳትሄድ አባብሏት አትሂጂብኝ አትሂጂብኝ አትሂጂብኝ አትሂጂብኝ አትሂጂብኝ አትሂጂብኝ እኔ አላንቺ መቼ ያምርብኛል ደግም ክፉም አብረን ይሻላል ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ አያምርሽም አትሂጂብኝ አትሂጂብኝ አይ አትሂጂብኝ አደራ አለብኝ አደራ ወድቃ እንዳትቀር ተሰብራ አደራ አለብኝ አደራ ለሰው የማይወራ አብሬያት ሆኜ እንዳትናናት ሁሉም ነገሯ ሆኛት ሚስጥሯን አጋርታኛለች እንዳረቃት ሆናለች ብዙ ነው የኔስ ምኞቴ ባንቺ እንዲያምር ሕይወቴ እንቅልፍ አጥተዋል አይኖቼ እንዳላጣሽ ሰግቼ ለምን ይደሰት ጠላቴ አትሄጂም አቤቴ ምን ጎደልኩኝ ንገሪኝ አሳልፈሻል ስጭኝ አትሄጂም